hello ጤና ይስጥልኝ ተድላ አምቡላንስ ምልደት hello ጤና ይስጥልኝ።
እሺ
hello ጤና ጤና ይስጥልኝ።
ይስጥልኝ እ፣ hello ጤና ይስጥልኝ
ይሰማል? hello ይሰማኛል። እየተሰማ ነው አዎ፣ ይሰማኛል። እ፣ ይቅርታ መቤት ከሚዲያ ነው የምደውለው።
ከሚዲያ። እሺ እ፣ የድርጅቱን ባለቤት ማግኘት ፈልጌ ነበረ። እንዴት ነው ላገኘው የምችል?
okay። ይሄ የስራ ስልክ ነው ወይም መልሶ ይደውላሉ?
እ፣ እሺ እሺ፣ መልሰው ማለት በዚህ እሺ አዎ፣ መልስ መልሶ ይደውላሉ።
የ- የኔ የኔን ስልክ እ፣ ወይ ልስጥሽና
okay እ፣ እሳቸው ይደውሉልኝ
ጥሩ። እሺ
ዜሮ ዘጠኝ አንድ አንድ
እሺ
ሀያ አንድ ጥሩ። እሺ
አስር
እሺ
ዜሮ ዜሮ
እሺ ማን ልበል?
ካሪቡ ከካሪቡ ነው ቢያቸው። እ፣ አቶ መለስ ይባላል።
ጥሩ። እሺ እሺ